ማንን እልካለሁ? ማንስ ይሄድልኛል? ለሕዝቤ ጥፋታቸው ማን ይነግርልኛል? ብለህ ስትጠየቅ ድምፅን ሰማሁና ተነሳው ለመሄድ ታመንኩብህና እኔን ላከኝ እኔን ላከኝ እሄዳለሁ ወደ ምትልከኝ እኔን ላከኝ እኔን ላከኝ እላካለሁ ወደ ምትልከኝ ገና በማህፀን ሳለሁ ለይተኸኝ ልትከብረብኝ ልትነግስብኝ ከወደድከኝ ወደ ምትሰደኝ በምሎ እሄዳለሁ ቃል በአፌ ውስጥ ይኖር ታዘዛለሁ እኔን ላከኝ እኔን ላከኝ እሄዳለሁ ወደ ምትልከኝ እኔን ላከኝ እኔን ላከኝ እላካለሁ ወደ ምትልከኝ አንደበቴ ጎልጣፋ ነው የኔ ጌታ፣ ታምኜ ግን እወጣለሁ አንተን ጸጋ ኃይልን በምትሰጠኝ ሁሉን እችላለሁ። አምላኬ ሆይ አተወኝም፣ ይህን አምናለሁ። እኔን ላከኝ እኔን ላከኝ እሄዳለሁ ወደ ምትልከኝ እኔን ላከኝ እኔን ላከኝ እላካለሁ ወደ ምትልከኝ መገለጥ ነው በእምነትህ አንተን ታምኖ እንደ ጴጥሮስ ለወንጌል ሁሉን ትቶ ከፍታውን ዝቅታውን የማልፍበት ኃይልን ሰጠኝ ተራራውን የምንድበት እኔን ላከኝ እኔን ላከኝ እሄዳለሁ ወደ ምትልከኝ እኔን ላከኝ እኔን ላከኝ እላካለሁ ወደ ምትልከኝ